ስለ ሰላም ጤና ይስጥልን ቤተሰቦች
ኤቻ እንትና ድቦስ ጠርጉት እንትና ምን ቶንት ላይ ወደ ዲፖዚት ሲቪል አድርገ ነበር?
አዎ ሲቪ ብር ላይ
ኦኬ አልገባም።
አልገባም እስካሁን በጠዋት እሺ ነው ዲፖዚት ዲቦሱ- ሜሴጁን ትልክልኛለህ?
ለካሁት እኮ እንትና ጠዋት ለካሁት ጠዋት ልከኸው ነበር?
አሁን ነበረ እኮ እስካሁን የጠ- የጠበቅኩ እኮ ነው ቴሌግራም ላይ ማነው ስምህ? አንዴ እስኪመልሱልን እሺ፣ እነሱ የመለሱልንን እ- እያስገባን ነው እና እነሱ እስኪመልሱልን ነው። ስምህ ማነው ቴሌግራም ላይ?
አምስት ጊዜ እኮ ለካሁት እኮ እስካሁን ምንም አልሰ- አል- አል- አልጠየቅም እ?
እስካሁን የጠበቅኩ እኮ ነው ብሩ አልገባም ጠዋት ነበር ለ- ለ- እሺ ተልኮላችኋል እኮ
እሺ
እነሱ እስኪመልሱ ነው። እሺ እየጠበቅን ያለ ነው። ስምህ ማን ነው? ቴሌግራም ላይ
ቴሌግራም ላይ እ?
ወይ አንዴ እዛ ላይ ወይ hi ብለህ ላክልኝ፣
እ hi ብለህ ላክልኝ ቴሌግራም ላይ
በ- በማን ስልክ
እዛው ቤስት ቤት እ፣ ቻቱ ላይ የለም የ support team የሚለው ቴሌግራም ላይ
እሺ ቴሌግራም ላይ hi ብለህ ላክልኝ።
እሺ ቆይ።
እሺ
እሺ